ያሳስባል። እኔ እናቴን እንደዚህ እላለሁ፣ ግን አይደለም።
ሄሎ ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ከችፕችፕ ነበር የምደውልዎት።
እሺ okay፣ ዛሬ ያልተቀበሉት ስኳር ነበሩት፣ ነገ መቀበል ይችላሉ?
እችላለሁ።
የት ነበር location?
እ ዛሬ ምንድን ነው ያልሽኝ?
ያልተቀበሉት product ነበር ስኳር፣ እሺ ነገ መቀበል ይችላሉ።
አ የት ነው ቦታ የሚመጣሉት?
ሱር construction።
ሱር construction። እሺ፣ ነገ ይመጣሉ፣ ካልመቀበል ይችላሉ።
እሺ እሺ፣ መልካም ምሽት።
እሺ
እ?